ሄሎ ሄሎ
ወይ ወይ አቤት መረጃ ክፍል ነው ማ ምን አልከኝ?
መረጃ ክፍል ነው።
አዎ ማሊባባ መኪና መሸጫ።
አይ መረጃ የማገኝበት ቁጥር መስሎኝ ነበር።
ምን መረጃ ፈለጋለ?
በየትኛው ቁጥር ነበር ታውቂዋለሽ? ይቅርታ እ
በየትኛው ቁጥር ነበረ?
የምን የምን ቁጥር?
መሀሌት ነሽ?
ማህደር ነኝ። አዎ
አይ፣ ይቅርታ በእናትሽ እስኪ አግኝኝ ከቻልሽ መረጃ ምን?
ፈልጌ ነበር እና የሆነ ቁጥር ስምንት ምን ሀያ ቁጥር ምን ቁጥር ነው የፈለግከው?
የትራንስፖርት እ, እንትኖችን ለማግኘት መረጃ
የትራንስፖርት እ፣ ስምንት ሀያ ስንት ነበረ? የምታየው ነገር አለ? አግ- ቆይ እሺ አንዴ ጠብቀኝ።
አጋጣሚ ነው የደወልኩት ባይዘኝ
ይሄ የፈጣን መንገዶች ምናምን ነው?
እ፣ ፈጣን መንገዶች እ፣
እሺ ትንሽ ጠብቀኝ። ማን- አይሆ፣ አብዲ ነው።
ይኸውልሽ ሄሎ